ሄሎ ሄሎ፣ ሰላም ጤና ይስጥልኝ። ቴሌቪ አብሮ ይስጥልኝ።
አለን። ምን ልርዳዎት?
ቴሌቪዥን እንዴት እንደሚጠቀም ማወቅ ፈልጌ ነው።
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እህ አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት፣ ሰባት ቁጥር ላይ ቋንቋ መምረጥ ነው። አማርኛና እንግሊዝኛ አለ።
እሺ፣ ጥቅሙሳ?
እ፣ ጥቅሙ game ኦችን ሲጫወቱ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጅ፣ የመጫወቻ ነጻ ትኬትና ነጻ coin ያገኛሉ።
game ኡ የትኛው game ነው? የስልኩ game ነው?
እድሉን ይሞክሩና ጥያቄና መልስ አለ። ከሁለቱ መርጠው ነው እርሶ የሚጫወቱት።
እሺ፣ game ኦቹን ከየት ነው የማገኘው ግን?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው መደወል።
እሺ እሺ